ሄሎ ጤና ይስጥልኝ ቤት ቤት ራሄል ነው የምትወደው።
ትኬት መውደቅና ለመውደቁን ልካሄድ ፈልጌ ነበረ።
እሺ አንዴ ንገረኝ ቁጥሩን ከአሸር ኮዱ ንገረኝ።
አስራ ሶስት እሺ ሀምሳ አምስት እሺ ዜሮ ሶስት እሺ ሀያ አንድ እሺ ይሄ የተ- የተራዘመ ጨዋታ አለው እና ሀያ አራት ሰዓት መጠበቅ አለበት።
እና አዎ ከ- በሀያ አራት ሰዓት ውስጥ ከተካሄደ ጨዋታው እ፣ ውጤቱ ይያዛል። ካሸነፍክም win ነው፣ ካልሆነም loss ይሆናል ማለት ነው። ካልተካሄደ ግን የዛ ማቸው ብቻ ተቀንሶ የሌላ ይገባልሃል። ሁሉም win ስለሆነ ያንተ የዛ ብቻ ተቀንሶ ይገባልሃል ማለት ነው።
ነው አሁን ሁሉ አልጀመረም።
እ? አ- ሁለት ሁሉም- ጨዋታ ነው። ሁለት ጨዋታ postponed ሆነዋል። ለዛ ነው ሁለቱ አልቋል።
ሌሎቹ አልቀዋል። ስድስት ጨዋታ አልቋል። ስድስቱንም ደግሞ ልክ ነህ ስድስቱ ይወደቃለ። ስድስቱ አይደለም የወደቀ ሳይሆን አልፎልሃል። ስድስቱ አልፏል።
አልፋ ሁሉ አዎ ስድስቱ አልፏል። ሁለቱ ግን ገና የተራዘመ ጨዋታ ስለሆነ ከሀያ አራት ሰዓት በኋላ ነው ውጤቱ የሚታወቀው። ስለዚህ ካ- ካልተካሄደ ከሀያ አራት ሰዓት በኋላ የስድስቱ ብቻ ይከፈልሃል ማለት ነው።
እሺ እሺ እሺ፣ መልካም ቀን ይሁንልህ።
እሺ።